ጤና ይስጥልኝ ሁሉ ስፖርት ነው። ባካውም ልርዳው?
ጠዋትም ደውዬላችሁ ነበረ፣ ግን ሪፍሬሽ አድርግና ሎጋውን ሎጊን ብልና ደጋግማ ሞክር አላችሁኝ። በተቻለኝ አቅም ለአንድ ለሁለት ሰዓት ሞክሬዋለሁ፣ ግን ምንም ትራንዛክሽን አያሳይም። ዊች ዶር አድርግቼ እሷናት ወደ ትራንዛክሽን ስክሪንሻት ያርጉና የማያሳዩትን ትራንዛክሽን ስክሪንሻት ያርጉና
ፊት ለፊቱን ብቻ ነው ስክሪን ማድረግሻ አያሳይም። ግን ምንም transaction history ውስጥ ስገባ አያሳይም ያሉት አለ አይደለ?
ምንም ነገር ሳይ history ውስጥ ስገባ እሱን screenshot ያርጉና ከዛ የገንዘቡን መጠንና ስልኮትን ይላኩልን።
እሺ ቴሌግራም ላይ ነው አዎ መራባ